አዎ system ኡ ላይ አያሳይም personal order ነው አዎ አያሳይም ሄሎ ሄሎ ከችፕችፕ መልሼ ደወልኩሎት አዎ ይሄኛው ወደ ችፕችፕ wallet ዎ ላይ ተመልሷል check ያድርጉት
ወደ ቴ- እነ- እኔ እኮ ፈልጌ ነበር ወደ ቴሌ ብር ነበረ ወደ ቴሌብር እንኳን refund አይደረግም ያው ዋ- ራሱ wallet ላይ system ኡ refund የሚያደርገው
ራሱ system ኡ ነው እንትን ከ system ኡ ያለ ማውጣት አይችልም አዎ አይቻልም ስለዚህ እንደ አዲስ ከ wallet ዎ ላይ ተጠቅመው order ማድረግ ይችላሉ
እሺ።
እሺ እሺ መልካም ቀን